ሄሎ ጤና ይስጥልኝ። ቃል ኪዳን ኢንተርስቴት ምንድርደው ረዱት ትኖራለች ናች።
እሺ ላገናኙት አንድ ይቅርታ
ሄላ
ሄሎ ረዱ፣ ሰላም ጤና ይስጥ- አሁን የደወልኩልሽ ነሽ ስልክሽን ሚስ አደረኩት። ደግመሽ ትነግሪኝ። ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት
ሄላ ወይ አርባ አራት እየሰማሽ አርባ ሰላሳ አራት ሰባት አርባ ሰባት አዎ ቴንኪው እሺ እሺ አባዛልኝ ትንበለኝ እና የቤት ቤትም ነንበር አስገባልኝ ከዛ እኔ እሺ።
ቼክ አደርግላለሁ እሺ የቤስት ቤትን ነንበሬን ብቻ ነው ማስገባልሽ ወይስ ስክሪንሻት ኮዱንም ታንግልሽ?
ኮዱንም ነንበርህንም ኮዱ ማለት የቮቸር
screenshot ም አድርገህ መላክ ትችላለህ የ voucher ኡ አዎ እሺ የቤት እሺ፣ ቤት number ህንም ደግሞ ጻፍልኝ ሀይረዱ እሺ።
በለኝ እሺ ቴሌግራም ላይ ሌላ ሰው እንትን እንዳይል thank you እሺ እሺ አባ